ጤና ይስጥልኝ በስፌ ቤቴ ነኝ ልደታ።
መቅደስ ነች ምን አልከኝ?
መቅደስ ነች ወይ?
አይ መቅደስ እራት ወጥታለች። ምን ነበር?
እና ከሰዓት የሆነ ፕሮግራም ነግሬ ነበረ በቴሌግራም እዛም የተነጋገርን ነበረ። እስካሁን ድረስ ስትመጣ ትደውልልህ። ይቅርታ
ለምን አንቺ መፍትሄ አታገኝ?
ችግር የለውም። እሺ አስረዳኝ። ምን ነበር?
ከእንትን ሳንቲቤይ የሚለው ቴሌብር ላይ
እሺ
ገንዘብ ሳስገባ ወደ ቤት ቤት ገንዘቡ ከሳንቲቤይን ተከፍሏል። እንትኑ ደግሞ አልገባም ነው መች ነበር ያደረግከው?
አስራ አንድ ሰዓት አካባቢ ነው። አምስት ሰዓት በፊት ዛሬ ነው።
አዎ
ይሄ ነው ቤት ቤት ስልክ።
አዎ እሺ ስንት ብር አልከኝ?
ሁለት መቶ ሰባ ብር ነው።
ሁለት መቶ ሰባ ብር በሳንቲም ፔይ ሳይሆን በ voucher ነው ያደረግከው። በሳንቲም ፔይ ከሶስት መቶ ብር በታች አይቻልም።
እ
በ voucher ነው ያወጣኸው። የቴሌግራም ስምህም አልበል።
እና በዚህ ስልክ ነው ቴሌግራም አብዳን ምን አልከኝ?
በዚህ ስልክ ነው አብዲ አህመድ አይደለ አይደለ። ቴሌግራም ስምህን ንገረኝ።
ቴሌግራም
አዎ፣ በቴሌግራም እያወራን ነበር አልከኝ። አዎ፣ ከመቅደስ ጋር አ አዎ፣ ንገረኝ የቴሌግራም ስምህን።
አብዲ በዚህ ቁጥር ማለት ነው።
እሺ hi በለኝ ከላይ እንዳገኘው። እሺ
እ
hi በለኝ ከላይ እንዳገኘው።
ማ በ- በ- በሌላ በሌላ ስም ነው አይደለም እዛው በት- ከእሷ ጋር ስታወራበት በነበረበት ላይ hi በለኝና voucher step ልክልሃለሁ። ወደ ቤት ቤት ራስህ ትመልሰዋለህ። እሺ እሺ
ቻውስ